ጤና ይስጥልኝ እኔ በኩል ምን ልርዳዎት?
ኢት እስካሁን አልገባም። አልሻክልም እንዴ?
ማን በሚል ስም ነበር ያስመዘገቡት ደንበኛች?
እስክሪንሹት እና እኔ ሲም ቁጥርና ስል ቁጥርና ሲም አላየም እንዴ?
ማን ብለው ነው የላኩልን?
አይ አው እስካሁን አልገባም።
ስም ይንገሩኝ ያስመዘገቡበትን። ቁጥሩ ይሄ ነበር አሁን የደወሉበት?
አ
እሺ ስም ይንገሩኝ። የቴሌ ብሩ መከኖን ነው መከኖን መከኖን መከኖን መኮንን። እሺ በእኛ በኩል እየታየልዎት ነው ያለው። ተስተካክሎ እንዳለቀ እናሳውቀውታለን።
መለበቱ ችግር ችግር ችግሩ አለ ችግሩ አሪፍ ባይነ እናንተ ነው ወናት ያስተካክል ይሄ ተበና
እሺ በድጋሚ check እናርግልዎትና እናሳውቀውታለን ምላሽ
እኔ ደንበኛ ነው እኔ ደንበኛ ነው ሌላ አልፈልግም። እኔ አሪፍ ባይ ብቻ ነው የምፈልገው።
እሺ ደንበኛችን check እናርግና እንደውልለውታለን ተስተካክሎ እንዳለቀ።
አይ እሺ መልካም እሺ።
አይ ይሄ ታይ